hello ጤና ይስጥልኝ።
ጤና ይስጥልኝ። Donkey Tube አዎ Donkey Tube ምን እንትን ፈልጌ ነበረ።
ምን እ- ዛሬ አላችሁ አይደል? ሴምሲ ማንን አዎ stand up comedy አዎ አለ
ስምንት ሰዓት ጀምሮ ስንት ሰዓት ነው የሚያልቀውማ?
ዘጠኝ ተኩል ከስምንት ሰዓት እስከ ዘጠኝ ተኩል እሺ የሁለት ሰዓት ውስጥ የሁለት ሰዓቱም ከሁለት ሰዓት እስከ ሶስት ተኩል ለሰማንያ ደቂቃ ነው የሚቆየው።
ነው እንዴ? በቃ እሺ። ስለዚህ እዛም መቁረጥ እንችላለን።
አዎ ትኬቱን እዛው ያገኛሉ። ስሞትን ለመዝግቦትና ቦታ የያዙ እሺ፣ ስንት ነው?
መግቢያ አራት መቶ ብር።
በቃ እሺ፣ እሺ፣ እሺ ስሞትን ይንገሩ።
ልንገራት አይደል? ይመቻላል እ እ እሺ ሜሮንና ሀብታም
እሺ ሜሮን ማን?
ሜሮን ጌት ቆይማ ሜሮን ጌቱ።
በቃ አንዴ ቆይ ቆይና ሀሳብ ቀይሬ እሺ እሺ መልሼ ይቻላል።
እደውላለሁ።
መልሰህ እሺ፣ የኔ እናት።
እሺ እሺ።